ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት
ሰላም ነው።
ሰላም ምን ልርዳክ?
የባለፈው ጨዋታ ሶስት ጨዋታ አግኝቼ ነበር እና ወደ account አልገባልኝም።
እሺ cashier code ኧን ትነግረኛለህ? check ላርግልህ። cashier code ኧን ትነግረኛለህ? check ላርግልህ።
እሺ እሺ
እሺ ንገረኝ። ሄሎ
ሄሎ እያየው ነው።
አዎ እያየው ነው። አንድ አስራ ሶስት
አስራ ሶስት
ሀምሳ ዘጠኝ
ሀምሳ ዘጠኝ ዘጠና ሀምሳ ዘጠኝ ዘጠና ዘጠኝ ሰባ አንድ ዘጠና ዘጠኝ ሰባ አንድ እሺ እሺ አሁን ገብቶላል። እሺ check አድርገው።
አየህ አየህ፣ አመሰግናለሁ።
እናመሰግናለን። መልካም ምሽት።
አየህ፣ እናመሰግናለሁ።